ጤና ይስጥልኝ ሁሉ ስፖርት ነው ምን ልርዳዎ።
okay አሁን screenshot አድርገህ ልክ ላከው ወደ ቴሌግራም ላይ ነበር።
እሺ ልከዋል።
ሄሎ ቴሌግራም ላይ ልከዋል። ደንበኛችን ወደ ቴሌግራም ልኬዋለሁ፣ ግን ማንም መልስ አልሰጠኝም።
ኤቢ የሚለው withdraw ነው።
ያረኩት withdraw ያረኩት ብር ነበርና ወደ ኤቢ ነው?
ቴሌብር ስልከው አልመጣም።
ኤቢ ኖት ማን ነው? የትኛው ነው የቴሌግራም ስሞት?
እ? አቤት ኤቢ የሚለው ነው ወይ የቴሌግራም ስሞት?
ምነው አይሰማም? ኔትወርክ ነው መሰለኝ።
የእኔ ይሰማኛል የእርሱ
ምን ነው ቴሌግራም እ፣ የለም ያለው የሚያወራኝ ሰው የለም ቴሌግራም።
የትኛው ነው? ስድስት እና- መቶ ሀምሳ የሚለው ነው።
አዎ አዎ
በየትኛው ስልክ ነው ያስተላለፉት?
ልስጥሽ።
ቴሌግ የሁሉ ስፖርት ስልኮትን ይንገሩኝ።
እሺ ዜሮ ዘጠኝ አስራ ዘጠኝ አስራ ዘጠኝ ሰላሳ አንድ ሰላሳ አንድ ዘጠና ሰባት
እሺ
ሰባ ስድስት
ተላልፎሎታል። መልስ እናገኝ እናሳውቆታለን።
እሺ